ምን መፍራት ነው? ምን መደንገጥ?
በጉያ ሆኜ በእንቅፍ ውስጥ የምን መፍራት ነው? ምን መደንገጥ?
በጉያ ሆኜ በእቅፍ ውስጥ የምን መፍራት ነው? ምን መደንገጥ? ከጎኔ ሆነ ከእኔ ጋራ የምን ሽብር ነው? ስለምን ልፍራ?
ከጎኔ ሆነ ከእኔ ጋራ የምን ሽብር ነው? ስለምን ልፍራ?
ከጎኔ ሆነ ከእኔ ጋራ የምን ሽብር ነው? ስለምን ልፍራ? የትናንትናው የኔ ማንነት እንዳውቅ አረገኝ የአምላኬን ብርታት። ታዲያ ለዛሬ ውለታዬ ነገር እንዴት በአምላኬ ይበለኝ ቅር። ከጎኔ ሆነ ከእኔ ጋራ የምን ሽብር ነው? ስለምን ልፍራ? ከጎኔ ሆነ ከኔ ጋራ የምን ሽብሩ ነው? ስለምን ልፍራ? ያን ያስተማርከኝ በአንበሳ ብድር በግ ብቻ እንዳስጥል መቼ ሆነና ልምምዱማ ለጎልያድ ነው ለእስራኤል እረፍትን እንዳመጣ ነው። ገና እያደግኩኝ ወደ እምነት ከፍታ በጠላት ሰፈር በጠላት ቦታ ስፍራ ላስለቅቅ ዘመኑ ደርሶ የምን ፍርሃት ኧረ የምን ለቅሶ ገና እያደግኩኝ ወደ እምነት ከፍታ በጠላት ሰፈር በጠላት ቦታ ስፍራ ላስለቅቅ ዘመኑ ደርሶ የምን ፍርሃት ኧረ የምን ለቅሶ በጎያ ሆኜ በቅፍ ውስጥ የምን መፍራት ነው? ምን መደንገጥ?
በጉያ ሆኜ በእንቅፍ ውስጥ የምን መፍራት ነው? ምን መደንገጥ?
ከጎኔ